hello hostess ነኝ።
order ሩቅ ሆኖብኝ ነበረ።
የሚያነሳኝ ነው። ምን አልከኝ?
order አንስቼው ነበረ።
እሺ ሩቅ ነው፣ የሞተር order ነው።
ንገረኝ እስኪ order ነበሩ
ስልሳ ዘጠኝ ዘጠና አምስት ስልሳ ዘጠኝ ዘጠና አምስት አንድ ቆይ እዚሁ ጠብቀኝ። ስንት ነው ኪሎ ሜትሩ?
እኔ ጋር አያት ነው እዚህ ሰላሳ ብር ነው የሚያሳየው። ግን የሞተር ነው ነው ያልከኝ?
አዎ፣ እሺ customer የት ነው ያለው?
ስደውልላት አያት ዋናው አያት ሰፈር ነው ያለው።
እሺ customer check እናድርግና ከዛም በኋላ pin ኡ ይስተካከላል። የአብስራ ነህ?
አዎ፣ አይወጣም order ኡ።
ኦ፣ ከማክሲዮ አያት።
አዎ፣ አይሆንም ትክክል።
እስቲ ቆይ እሺ check ላስደርግ በደንብ እሺ። እሺ እደውልልሃለሁ ከዛ ያብስራ። እሺ ቻው። አቤል